አብሮ ይስጥልን። ቦታ ለመያዝ ነበር የደወልኩት።
የ stand up ኮሜዲው ነው።
አዎ እሺ ስም አለበት።
ሰብለ ታደሰ እና
እሺ አንዴ ኤፍሬም ታደሰ። እሺ
ሰብለ ታደሰ። ስልክ ቁጥር እስኪ ንገሪኝ።
ዜሮ ዘጠኝ ሀያ ሶስት
ሀያ ሶስት ሀያ አራት ሀያ አራት ሀያ አንድ ሰማንያ ሀያ አንድ ሰማንያ አዎ። የሁለት ሰው ቦታ ነው የምትይዥልሽ።
እሺ እ ማን ልበል ሌላኛውን?
ኤፍሬም ታደሰ
ኤፍሬም ታደሰ ስልክ ቁጥር
ዜሮ ዘጠኝ አስር አስር አስራ ሰባት አስራ ሰባት ሰላሳ ሰባት አርባ አንድ ሰላሳ ሰባት አርባ አንድ እሺ ክፍያ የምትፈጽሙት እዛ በቦታው ላይ ስትግ- እ ስትመጡ ነው።
okay እሺ እሺ አሁን መዝግቤያለሁ።
እሺ እሺ thank እሺ እናመሰግናለን።